hello hello
ሄሎ ሄሎ ወይ መሰለኝ ምን ልታደርግ ሰላምም አያሰረች የሆነ ወደ ነበርና እስካሁን ከምግብ ቤቱ እ እ ሄሎ
እ፣ ወይ የሆነ- መሰረት ነው ምን ልታደርግ እሺ እሺ። የሆነ ኦርደር ገብቶኝ ነበርና እስካሁን ከ- ከምግብ ቤቱ ምግቡ አ- አልተ- አልተሰጠኝም። ደግሞ ሰዓቱ ደግሞ ሊያልቅ ነው።
ብርሃኑ ነህ አዎ አዎ
order ነምበሩን ንገረኝ ብርሃኑ ዘጠና ሰባት ሀምሳ ሰባት
ዘጠና ሰባት ሀምሳ ሰባት አዎ ከየት ነው ያዝከው ፒዜሪያ።
ብርሃኑ ፒዜሪያ ከፒዜሪያ ነው ከፒዜሪያ።
እሺ እሺ ደውልላቸዋለሁ አሁን እሺ ብርሃኑ እሺ እሺ። አሴት ናት አ- አሴት ሄሎ
ሄሎ
ወይ አሴት ጌታ ስጠኝ ነበርኩ እሺ ጌታ ሰጠኝ መሰረት ነኝ ጊዜ ነበር የማሳውቀው አልወጣም እስካሁን የእኔም የኛው ጋዜጣ ዘጠና ሰባት ውጣት ነበር አርባ እ፣ ዘጠና ሰባት ሰላሳ አራት
ዘጠና ሰባት ሰላሳ አራት አዎ ለሁለተኛ ጊዜ ነበር የማሳውቀው አልወጣም እስካሁን ምን ላድርግ
ቆይ አንዴ ጠብቀኝ እሺ መልሼ ይደውላለሁ
እሺ እሺ